Hello, ጤና ይስጥልኝ ታዲላ አምቡላንስ።
ሄሎ ሄሎ
የአምቡላንስ አገልግሎት ነው የደወ- የደወሉት። እባክዎ ምን ልርዳዎት?
አይደለም፣ የብሩ የብሩ የት የሆነ አንድ የብር ነው ስጠኝ ያለው ላፍራ ላፍራ የብር ስጠኝ ነው።
ይቅርታ ያሉት አይሰማም።
ሄሎ ሄሎ
አዎ አላ አላ አፍራ አላሁን ፍራ የብር ስጠኝ ሀያ ብቻ ስጠኝ። ሄሎ ሄሎ ያ- የአምቡላንስ አገልግሎት ነው የደወሉት። ተሳስተዋል።
አይደለም፣ የብር የብር ነው ስጠኝ ሀያ ብቻ ያው አላ አፍራ ሀያ ብቻ ነው።
የአምቡላንስ ሄሎ።
አገልግሎት ነው የደወሉት።
ሀያ- ብር ሀያ ብቻ ስጠኝ ያው አላ አፍራ ብር ሀያ ብቻ ስጠኝ።
ይሄ ቴሌ አይደለም፣ የአምቡላንስ አገልግሎት ነው የደወሉት። ተሳስተዋል።
ሆቴል አይደለም።
አዎ
ይሄ የቁጥሩ የቴል ነው። የስጠኛ የቁጥሩ የቴል ነው።
አይ አይደለም፣ ተሳስተዋል።
አ አይደለም፣ ይሄ የቴሌ ስልክ አይደለም፣ ተሳስተዋል።
አይደለም።
አዎ አይደለም፣
የቁጥሩ የቴል አይደለም ነው።
አዎ አይደለም።
እንዴ! እሺ የደሞ በእሺ በቃ የደንጎል ነው። ሄሎ ሄሎ ሄሎ ሄሎ ሄሎ ይሄ ያለ ይሄ የቁጥሩ ይሄ የቁጥሩ የት ነው? ይሄ አርባ አራት ነው። ሄሎ